ሄሎ
አቤት ጤና ይስጥልን።
ዶን ኪዩብ ነው።
ምዝገባ እንትን አይቼ ነበረ ቴሌግራም ላይ ቲክቶክ ላይ
ለስራ ነው
እ
የምን ምዝገባ?
የስራ ቅጥር ማውጣቶች ነበር ማስታወቂያ ይመስለኛል።
እሺ ማስታወቂያውን ያዩበት ዩቲዩብ ላይ ገብተው ዶንኪ ቲዩብ ላይ ገብተው apply ያድርጉ። ቪዲዮ የተለቀቀበት ላይ description link አለ። እዛ link ላይ apply ያድርጉ።
እሺ